hello
hello፣ ጤና ይስጥልኝ ዜና ስነ እንዴት ነሽ?
አለን።
ሰላም ነሽ?
ሳ- ሳህል ማይክሮ ፋይናንስ።
yeah welcome
okay፣ ሰላም ነው ሰላም እንዴት ነሽ?
አለን።
ምን ትስስ?
እ፣ አገልግሎት ቦርድ።
ለመጠየቅ ነበር።
እሺ
ም- loan ምናምን ማግኘት ይቻላል እንዴ?
ይቻላል። ቢሮና ኢንሻአላህ ነገ የት ነሽ?
እ፣ ከአዲስ አበባ ይቻላል።
ከአዲስ አበባ እ፣
ከአዲስ አበባ አይቻልም። ገና አልጀምርም። loan
okay፣ እዛው ነው የሚቻለው።
ሂሮስ ና ነይ ሂሮስ okay።
ይቻላል።
እ እ head office ጂጂጋ ላይ ነው። head office ይቻላል።
head office ማለት እዚህ ጅጅጋ ብቻ።
ጂጂጋ ጂጂጋ አይ ሌላ branch አለ፣ ሰላሳ አምስት branch አለ። ከዛ ይከፍት አለ ሁሉም loan ኡ ምናምን እኮ ጅጅጋ ውስጥ ብቻ ማለት ነው።
አይ አዲስ አበባ አልጀምርም ገና።
አልጀመረም።
አ፣ ከዚህ ሆኖ process ማድረግ አይቻልም።
አ ቆይ፣ እ፣ እሺ hello hello፣ hello sister
እሺ እሺ
እ፣ ከዚህ ሆኖ process ማድረግ ይቻላል።
ይቻላል ይቻላል account የሚከፈት
አዎ፣ አዎ።
ከዛ ምንድን ነው ሬሌ?
መንቀሳቀስ ይቻላል። ከአንድ ወር መንቀሳቀስ account ይቻላል። ከዛ proposal ሲመጣ ከዛ loan አሁን customer ይሰጣል። loan officer ኡ ስልክ ይሰጣል። እኛ customer support ነው ብቻ ነው።
okay፣ ከዛ loan officer ኡ customer እ፣ አሎ- ስልክ ይሰጣል። ከዛ እሱ ተስማማል።
okay፣ okay። እሺ፣ እሺ ታንክ ዩ እሺ፣ ችግር የለም።